hello ጤና ይስጥልኝ ችንችል እንዴት ነሽ? ግንባር ሰላም ነው? hello hello ይሰማል?
አዎ ይሰማኛል። ምን ልታዘዝ እ፣ እንትን ነበረ አሁን ለአንድ ሰዓት የቲማቲም ቅናሽ ነበር አይደለ?
አዎ አዎ አሁን ኔትወርካችሁ በጣም ሲያስቸግረን ስለነበረ በስህተት ሁለት ሰው በአንድ ጊዜ ገብቷል። ሶስት ሰው አይደለም አራት ሰው ነው እንትን ያለው የላከውና ምንድን ነው የሚሆነው?
እዚህ አሁን አራት ሰው ነው ያለው እርስዎ create ያደረጉት ላይ ወይ አይደለም አሁን ሶስት ነበረ እኔ group create ያደረኩት ሶስት ነበረ።
ግን አራት ሰው ነው የሚያስፈልገው።
አሀ ለእንትኑ ራሱ አዎ አራት ሰው ነው የሚያስፈልገው እ፣ እና ያው complete ሆኗል፣ ሞልታችኋል።
መጀመሪያ ግን ሶስት ነበረ እኮ ያለኝ አዎ ልክ ነው። ሶስት ሰው ነበረ፣ ግን ዛሬ አራት ሰው ሆኖ ነው።
ኧረ እባክህ ሶስት አዎ።
ነው መ- በቃ ይሆንሽማ።
እና complete ሆኗል። ያው ነገ ይመጣል።
ስለዚህ አራቱን ይመጣል ማለት ነው።
አዎ ይመጣል። አዎ አጠቃላይ የ group ኡ አስራ ስምንት ኪሎ።
እሺ አመሰግናለሁ።
እሺ እሺ፣ መልካም ቀን።
አዎ።